ፎቶ ነው ባኮ የምለዳው
አቤት አቤት፣ እንትን ሲስተማችሁ ይሰራልማ።
ምንድን ነው deposit ለማድረግ ነው deposit ወጪ ለማድረግ ፈልጌ የለም አይሰራ።
ወጪ ማለት?
ለማድረግ ነው የፈለጉት?
አ
እሺ ስልኮት ይሄ ነው አሁን የደወሉበት?
ስልኬ ይሄ ነው። ባላንሴ ደግሞ ትናንትና በቀደም ገብቶልኝ ማለት ነው
እሺ እ ማታ ላይ እንዲህ ይስተካከላል ምናምን ብላችን በዛኛው በስልክ ነው እንትን ያልኩኝ message ጽፌ ከዛ ተስተካክሏል ብሎኝ already deposit ብሎ ከዛ መልሼ ሲሞክር ደግሞ እንደገና ዜሮ አረገብኝ።
እሺ እንደውልሎታለን መልሰን እሺ እሺ